ያስልኛል ዳዊት ምንለዳ አልኩ ክሊክ ላይ ያላኩበት ዝግ ነው። ሰላም ሚሹቱም ልካቸው ነበር ዝግ ነው
ነው ስልኩ ሳይሆን ስልኩ አይታም፣ ነገር ግን ቴሌግራም አካውንታችን ነው ደርሶናል።
ቷል አዎ ደርሷል። ኮንፌሽን ያህል ኮት መስመር ጠብቁ። ሰፍታ ጠፋ አብዱራህማን ሁለት መቶ እሺ ደሆናል
ይገባል።
ያው ባሎቻችን ነው ያን መረጃውን አይተው እነሱ ያስፈቅዱልዎታል እርስዎ ምላሽ እንዲሆን እሺ፣ በቃ መጠቅ ነው ማለት ነው።
አዎ ብቁና ካልተፈታ መልሰው አራት ሰዓት ይደውሉ ማለት ነው።
እሺ፣ አመሰግናለሁ።
እሺ፣ አመሰግናለሁ። መልካም ምሽት።
እሺ፣